አባ ግራኝ ሞተ የሆዴ ወዳጅ አባ ግራኝ ሞተ የሆዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ እኔ መዩ ቱርክ ባይ የምሸሽ ነኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባርብ ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነኝ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥርኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ሺ ገመር ሺ ጉራች የሸዋ ፈረስ አንድ ጥርኝ ሆነ ቢዘልቅ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ንፋስ እኔ መዩ ቱርክ ባይ የምሸሽ ነኝ መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክ ባይ የምሸሽ ነኝ መቅደላ መቅደላ አንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋራ እኔ መዩ ቱርክ ባይ የምሸሽ ነኝ አያችሁት ወይ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት እኔ መዩ ቱርክ ባይ የምሸሽ ነኝ አውሮፓም ያውቆሃል አፍሪካም ያውቆሃል እስያም ያውቆሃል እንኳን የሰው ንጉሥ ውሃ እንኳን ፈርዶሃል እኔ መዩ ቱርክ ባይ የምሸሽ ነኝ አባትና እናቱ አላንድ አልወለዱ አባት አጠካሳ ያወንዱ ያወንዱ እኔ መዩ ቱርክ ባይ የምሸሽ ነኝ የትግሬንም ንጉሥ ሲንቁ ሲንቁ የሸዋንም ንጉሥ ሲንቁ ሲንቁ ወንድ ያለ ራሶ ገለውም አያውቁ እኔ መዩ ቱርክ ባይ የምሸሽ ነኝ ገደልን እንዳይሉ ሙተው አገኟቸው፣ ማረክን እንዳይሉ ሰው የለበጃቸው። ምናሉ እንግሊዞች ሲገቡ አገራቸው፣ መቼም ሎሬ አይመቹም ተንኮለኞች ናቸው። እኔ መዩ ቱርክ ባይ የምሸሽ ነኝ። እንደ አፄ ቴዎድሮስ አላየሁም ኩሩ። ቢመጡ እንግሊዞች ምክር ሊማከሩ ባርምሞ ሸኟቸው ሳያነጋግሩ እኔ መዩ ቱርክ ባይ የምሸሽ ነኝ።